hello ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልን።
ይመስገን። እንትን ይሄ አዲስ የወጣውን እንትን ለ- ቦታ ለማስያዝ ነው።
stand up comedy stand up comedy፣ አዎ።
እሺ እ፣ ነገ ስምንት ሰዓት በአለም ሲኒማ እና ምሽት ሁለት ሰዓት ቤስት ዌስተርን ሆቴል ነው ያለው። የስንት አዎ፣ ሰዓት ዓለም ሲኒማ መታደም ነው።
ይፈልግ የዓለም ሲኒማ። እሺ አዎ፣ ስምንት ሰዓት ነው። አዎ።
እሺ፣ ስሞትን ይንገሩኝ።
ተስፋዬ ማሙዬ እና ዳንኤል ተስፋዬ ሁለት ነው።
እሺ የእርስዎን ስም ልመዝግብና ብዛት ሁለት እለዋለሁኝ። ስልክ አዎ፣ ቁጥሮትን ብዛት ይንገሩኝ።
ሁለት ነው። ዜሮ ዘጠኝ አስራ አንድ አስራ አንድ አስራ ስድስት እሺ ሰላሳ ስድስት ሀያ አንድ ሰላሳ ስድስት ሀያ አንድ እሺ አዎ፣ ለሁለት ሰው ነው ቦታ የሚያስይዙት።
ለሁለት ሰው አዎ።
እሺ እ፣ ትኬቱ ከሶስት ሰዓት ጀምሮ እዛው በቦታው ያገኛሉ። ብሩን transfer ማድረግ ይችላሉ። እ፣ አሁን እዛው ማለት መጥተው ነው በምን
እ፣ account እንልክሎትና transfer ማድረግ ይችላሉ። እዛው በቃ በአካል መጥተውም በ cash መክፈል ይችላሉ።
ችግር የለም። አሁን ብትልኪልኝም transfer ማድረግ ይችላል።
እሺ በሰባ አምስት ቤት ቁጥር እልክሎታለሁኝ። በቃ እሺ እሺ እሺ።
እሺ አመሰግናለሁ።
እናመሰግናለን።
አራት መልካም መቶ ቀን።
ብር ነው አይደል?
አዎ ለአንድ ሰው አራት መቶ ብር መግቢያ።
እሺ፣ አመሰግናለሁ።
እሺ እናመሰግናለን።
እሺ።